ምንድን ነው የተኛ?
አይ ቀድሜ ሂጄ ነው
አሀ የትናንት ዋል ጠራችሁ?
እ
የትናንት ዋል ጠርታ ነው።
አዎ። ምን አናደደ ታዲያ? ያንተ አይደል
እንዴት ሌሊት ያስገባ ብዬ ነው።
እ
ሌሊት የሚያስገባ ምንድን ነው?
ስራ ነው
አረ ያለበት ራሱ አሁን ታወቀኝ።
እ ምንድን ነው ቆቀር ስራ ነን።
የተራ
ቆቀር
በለው
አይ ካዋጣ ቀጥል።
ለእሱ አይደለ እንደ ሌሊት እየተነሳ የምትወጣው
ሌሊት ተነስተህ ነው አሁን አንተ
እና ተመልሰህ እንዲያውም ማታ እዚህ ምህል እየበሉን ነው።
እየሄድኩ ነው አሁን ጦር ኃይሎች ልደርስ ነው እ በቃ አየር ላይ ነህ መሰለኝ። በቃ ውጣ ውጣ።
አ ቻው እሺ